እጅግ እርግጠኛ ነኝ።
ሄሎ
ሄሎ፣ ናቲ፣
አቤት። ቅድም ኦዘር ሁሴን የሚባል ኬስ ተማሪ እየደወለ ነበር። ናቲ፣ ማ ኦዘር ሁሴን
ማንሱ ኦዘር ኦዘር ማይንሱ
አቮካዶ
ማ- ማ- ማን ልበል?
ኦዘር ሁ- እኔ ነው ከኮል ሴንተር ከቢሮ ነው የደወልኩልን። ናቲ፣ ኦኬ እሺ፣ ኦዘር ሁሴን የሚባል ኬስ ተማሪ እየደወለ ነበር። አቮካዶ አዟል አምስት ኪሎ።
ሁሴን ኦዘር ሁሴን
ይቅርታ አልሰማሁሽም። ማን ሁሴን?
ኦዘር ሁሴን
ኦርደር ሁሴን አቮካዶ አዎ፣ አቮካዶ ላይ የመስኪ ስሙ
ኦርደር ስሙ ነው ወይስ ሁሴን ብቻ ነው ስሙ?
ኖ ኦዘር ሁሴን ነው ስሙ።
ኦርደር ሁሴን አረ ኦዘር ነው።
ኦርደር ነው እኮ ሁሴን የደወለ ሁሴን አለ እንዴ?
ሁሴን ቀለል ያለው አለ ስሙ ነው። በኦቤ እ? የት ነው የት ነው ሁሴን? የት ነኝ አለ ኮልፌ ኮልፌ ኮልፌ። ያው ልንሄድ ነው ገና ልንሄድ ነው።
ኦዘር ነው ግን ስሙ ሁሴን አይደለም። እሺ ሁሴን ያባቱ ነው።
ኦኬ ኦርደር ነው ስሙ።
ኦዘር ነው ስሙ። አዎ ኦዘር ኦዘር አዎ።
ኦርደር መትይ መሰለኝ እኮ። እሺ አይ ኦዘር ሁሴን ነው እሺ በቃ እሺ እይ- እና ፕሮዳክቱን ይዛችሁታል?
እ? አ- እስኪ አያ- አየዋለሁ። ብዙ እቃ ነው ማ የተጫነው። የሁለት ሰው ስለጫንኩ ደግሞ
ኦኬ እ፣ እየተወከኩ ነው። ቆይ አይለታለሁ። ኮልፌ ስንሄድ አረጋግጣለሁ።
በቃ እሺ ግን ግን